የሚኪ ሰውዬው ፈነገጠ hello ደህና ነሽ? ይመስገን። ስንት ሰው አስገባው?
ቤት ነው
እ
ሰው ነው ያስገባው። አይ ቆይ ሁለት ሰው ነው ያስገባው። ስንት ሰው ነው ያስገባው? ሚል ሁለት ሁለት ሰው ነው ያስገባው ገብሬ።
እ ተመስገንን accept አድርጊው። ማን ነው ተመስገንን ሳይሆን እንትና ኤርሚያስን እ ያኝ ተደዋውለዋል ከሹፌሩ ጋርና ከዚያ አንደኛው ደግሞ ደውሎ እኔ ጋር አጫርቻለሁ ላሸንፍ ምናምን ነገር አለ።
አዎ ሁለት ሰው ነው ያደረገው። ለማን አሁን accept ይደረግ ነው የምትለው?
ኤርሚያስን accept ብታደርጊ ይቻላል። እ እ ስንት ስንት ነው የሚደረገው?
ዋጋ ስንት ስንት ነው የተባሉት? ከሹፌሩ ጋር ከኤርሚያስ ጋር ተነጋግረዋል። ኤርሚያስ ይመቸኛል ብሏል ሰውየውና ከዚህ በፊት እኮ አሁን በስማቸው ስለማያመጣልን ብሩን የተጫረቱበትን ብድር ብር ብቻ መጠን ነው የሚያመጣው እኛ ጋር።
አይደለ? እሺ ስንት ነው የተጫረቱት ጠይቀውና?
እሺ የኛውን ቆይ ኤርሚያስን ልደውልለትና ስንት እንዳስገባ ልጠይቀው።
እሺ እሺ